ኪሎ ሀሴት ነኝ።
ሀሴት ነይ አስር ዘጠና አስር ዘጠና አንድ ሺ
ከዚህ በርገር መስቀል ፍላወር ነው የሚሄደው እና ኪን አድርጉት ብያቸው ሀምሳ አምስት አደረጉት።
ለማን ነው የተናገርከው?
ቅድስት ነች አሁን ያነሰችልኝ ቅድስቱን ሰላም አረጉ ቅድስት የለችም።
ሰላም ሰላም ትላለች። እና ሀምሳ አምስት የት ነው ነው? ከጂ ያደረገችው በርገር ከጂ በርገር መስቀል ፍላወር
እሺ፣ ቆይ አንዴ። ሰላም
ስለዚህ የሰሙት አይ ሰላምን ነው። ቆይ ከጂ በርገር መስቀል ፍላወር እ ከ- ከጂ በርገር መስቀል ፍላወር አስር ዘጠና አንዳ
ና
ነው እያየችልህ ነው እኮ ገና ሀምሳ እ?
አምስት አደረገችው እያለኝ ነው።
አ- ሀምሳ አምስት ነው ያሳየኝ አርባ አምስት ነበር ሀምሳ አምስት ስልሳ አምስት ግራ ገባኝ ስልሳ አምስት ነበር መሆን ስንት ያለበት መጣልሽ? አዎ ስልሳ አምስት ብር ነው ይሆንልሃል።
እሺ እሺ ዴ connection እምቢ ብሏት ነው። እሺ ነው እሺ ሆነ እሺ አዎ። እሺ እሺ